ጤና ይስጥልን። Best Bet ረድኤት ነኝ ምን ልርዳዎ
ብሩ ማታ withdraw አድርጌ እስካሁን አልመጣም።
እሺ፣ አሁን የደወልክበት ነው የ Best Bet ቁጥር?
አዎ
እሺ ስንት ብር ነው?
ስድስት መቶ ሀምሳ
እሺ ዜሮ ዘጠኝ ሀያ ስድስት አርባ አራት ዘጠና አንድ አስራ ሰባት የሚል ቴሌ ብር ላይ ገብቶልሃል እኮ
እንደዛ ነው check አድርገው። አዎ ዛሬ ገብቶልሃል።
ገብቶላ አዎ ገብቶልሃል። ቼክ አድርገው።
እሺ